ነበር።
hello ወይ የተቋረጠ እ ተቋረጠ እና አምሳ ኪሎ አንደኛ ደረጃውን አዝዤ ነበረ ከትላንት እስኪ ወዲያ ይንገሩኝ፣ ስልክ ቁጥር እ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ
ሀምሳ ሰባት አርባ ስድስት 09 11
አርባ ስድስት አስራ ሁለት ሀምሳ ስምንት 46 52 አስራ ሁለት 12 ሀምሳ ስምንት ነው።
አዎ አስራ ሁለት ሀምሳ ስምንት ደግሞ ለሆነ ነገር ነበር የፈለግነው ዛሬ አይደርስም ማለት ነው ግን okay፣ ሰው እ- ደርሶልኛል አርባ ኪሎ ነው order ያደረጉት።
እ?
አጠቃላይ አርባ ኪሎ ነው የ group ኡ
ሽንኩርቱ እ
አ- አዎ አርባ ኪሎ ነው እንዴ ኧረ ሀምሳ ኪሎ ነበረ
እ፣ እዚህ ጋ ሲና ሳሚና ሀና ናቸው አይደል?
ሲና ሳሚ ሀና አዎ አርባ ኪሎ ነው መሰለኝ አርባ ኪሎ ነው የሚታየኝ እኔ ጋ።
አሀ
እ፣ እዚህ ጋ እንደተነሳ ነው አዎ፣ አዎ፣ አዎ፣ የሚያሳይ።
ልክ ነሽ አዎ ልክ ነሽ ልክ ነሽ እናትዬ እምቢ ብሎኝ እንደውም የሆነ ነገር ልጨምር ስለ አንዴ ሄዶብኝ አዎ እምቢ ብሎ ነበር ልክ ነው በቃ ስልክ ቁጥር ልስጥዎት፣ ተነስቷል።
ተነስቷል የ driver።
እሺ እሺ ዜ- ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ ሀያ አምስት ሀያ አምስት ዜሮ ሰባት አስራ አንድ ዜሮ ሰባት አስራ አንድ አዎ እስኪ check አድርጉት። ናቲ ይባላል ያወሩት። እስኪ እሺ እሺ እሺ ናቲ እሺ